እሺ ይኸውልህ order አድርገን ነበር በዚህ ቁጥር እንትን አቮካዶ እሺ ሁለት ሰው እንትን እንዳረገ join እንዳረገ ሶስተኛውን እምቢ አለው።
እ፣ ምን out of stock እያለ ነው?
አ- አይደለም እንደሱ ሳይሆን ምንድን ነው ያለኝ አለ እ፣ በ- በዚህ ቁጥር ይኸው እስኪ እሺ ስልክ ይንገሩኝ እስኪ።
እ፣ የኔን ነው እ፣ እምቢ ያለውን ሰውም ይንገሩኝ እስኪ።
የእኔ ዜሮ ዘጠኝ ሰላሳ አምስት የእሱን እነግርሃለሁ እሺ ሰላሳ አምስት ሀምሳ ዘጠኝ ሀምሳ ዘጠኝ ሰባ አንድ ሀምሳ ዘጠኝ ሰባ አንድ ሀምሳ ዘጠኝ አዎ የልጁ ደግሞ ቆይ ሶስተኛው ልጅ የከለከለው ሊጨርስ ሲል ይሄ በ payment method ምናምን ከደረሰ በኋላ ነው እምቢ ያለው።
okay። አዎ፣ ክፍያ ላይ አዎ አዎ፣ አቮካዶ ላይ እዚህ ላይ ሁለት ሰው ነው ያለው፣ ገነትና ፋ- ፋይዛ ነው።
ፎዚያ ፎዚያ እና ገነት ብሎ መሐመድ የሚባለው ለመግባት ሲል እምቢ አለው።
okay። እሺ የእሱን ስልክ ይነግሩኛል እስኪ።
እሺ ቆይ እሺ
ቆይ ዜሮ ዘጠኝ ሀያ ስምንት ሀያ ስምንት
አስር አስር ሰላሳ አንድ ሰማንያ ሰላሳ አንድ ሰማንያ ክፍያ ላይ ሲደርስ ምንድን ነው እያለ የሚያስቸግረው?
payment method ላይ ሲደርስ ጠፋበት። ከጠፋበት በኋላ ድጋሚ ስፈልገው አጣሁት አለ። link ኡንም በ message ልኬለት ነበረ እምቢ አጣሁት አለ።
እንትን ላይ ገባና ሞክረው በይው።
ምን ቲክቶክ application ኡ ላይ
እ፣ ከታች order chart social order የሚላል አይደል? profile ማለት ነው።
chart ላይ አ order የሚለው ላይ order ላይ እሺ፣ order ላይ ከዚ- ካጠገቡ to to pay የሚላል ነገር to pay ላይ አዎ። ከዛ እሱ ላይ ገብቶ payment ኡን complete ያድርገው። እሱ ላይ ሞክረው።
እ፣ እሺ እሺ እሺ